hello ጤና ይስጥልን ቤተሰቤ
ሰላም አደራችሁ።
እግዚአብሔር ይመስገን
እ አምስት መቶ ብር withdraw አይሆንም እንዴ?
እ እ ይሆናል አምስት መቶ እምቢ አለኝ።
ምንድን ነው የሚልክ
no insufficient fund ይላል። አምስት መቶ ብር ግን አለኝ።
እሺ አምስት መቶ ብር ያለው withdraw ላይ ነው ወይስ non withdraw ላይ
non withdraw ላይ ነው። እዛው ላይ ቁጭ ብሏል። account non withdraw ላይ ከሆነ ነው ማንቀሳቀስ አትችልም ትንሽ መጫወት አለብህ እና ለዛ ነው እሺ።
እንዴ
withdraw ላይ እስከሚሆንልህ ድረስ ትንሽ account ማንቀሳቀስ አለብህ አ- እየተጫወትኩት ነበረ እኮ አምስት መቶ ሲቀረኝ እሱን withdraw ማድረግ ፈለኩ።
እኮ አዎ ተጫውተ እሱ ራሱ ነው ወደዛ የሚያደርግልህ
እንዴ ደ- እስከሚያልቅ ነው የምትጫወተው አይ እስከሚያልቅ ሳይሆን ወደ withdraw ላይ እስከሚያደርግልህ ድረስ ነው
እንዴ? ኧረ ገለ እሺ
እሺ ስለ ደወልክ እናመሰግናለን መልካም ቀን እሺ